Hello
አዎ Hello ሰላም ጤና ይስጥልኝ።
እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን። ሊንግስቶን ሆምስ
እ ማስታወቂያ ላይ ሰምቼ ነው ይሄን ነገር እሺ፣ በደንብ ማወቅ ፈልጌ ነው።
የምን ነበረ? የ share ነው አክሲዮን ሽያጭ እ ነው?
አዎ አክሲዮን ሽያጭ ይላል። የምንድን ነበረ?
እሺ፣ የት ሊንግስቶን ነው? አሁን ስምና ስልክ ነው እየመዘገብን ያለ ነው። ሐምሌ Okay፣ አንድ ስም- ላይ ደውለን ያለውን እ?
ነገር እናስረዶታለን። አሁን ስምና ስልክ ነው እየመዘገብን ያለ ነው።
Okay ሐምሌ አንድ ላይ ደውለን ያለውን መረጃ እና- እናስረዶታለን።
መልካም።
ስሞትን ማን ልበል።
ታሪኩ
እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
እ እንደ ሀዱ ነው ሀዱ ሬዲዮ ላይ ሬዲዮ ላይ። እሺ፣ እሺ፣ እሺ፣ እሺ።
እንደውልሎታለን።
እሺ እሺ እሺ፣ መልካም ጊዜ ነው።